ጤና ይስጥልኝ። እንግዲህ ማለት ነው ልርዳዎት?
በአሪፍ ፔ deposit አድርጌ ሶስት ሺህ ብር እስካሁን አልደረሰኝም።
እሺ፣ ወዴት ነበረ deposit ያደረጉት?
ፊት ላይ
እሺ፣ ደንበኛችን ቀኑ መቼ ነበር?
ዛሬ
እሺ፣ ምን ያህል ብር?
ሶስት ሺህ ብር
ሶስት ሺህ
አዎ፣ እሺ። ቴሌብሮ ተዘገበ አሁን በደወሉበት ቁጥር ነው?
ያ ከሲቢኢ ብር ላይ ነው።
አዎ፣ ከሲቢኢ ብር ነው።
አዎ።
እሺ፣ ስሞትን ይንገሩኝ።
ሚሊዮን
ማን አሉኝ?
ሚሊዮን ሚሊዮን። እሺ እሺ፣ ደንበኛችን የሰጡን መረጃ በእኛ በኩል መዝግበናል። አሁን ደግሞ እኛ በምንሰጠው ስልክ ቁጥር screenshot አንስተው ቴሌግራም ላይ ላኩልን።
እሺ
የያዙ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ
አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ screenshot አድርጌ ነው የምልክልኝ text ኡን አዎ text ኡን screenshot። እሺ ሌላ